እኔ ስፖርት በኩል ምን ልርዳዎት?
ሁሉ ስፖርት ነው አይደል?
አዎ
ከቴሌብር SantimPay ምናምን connection አችሁ ተቋረጠ? ምንድን ነው?
አዎ፣ ለ- እየሰራልን አይደለም። እ? እ?
ለጊዜው እየሰራ አይደለም። deposit ነው የፈለጉት?
አይ withdraw ም አለን account አችን ላይ ገንዘብ አለን። በምን መልኩ ነው የምናገኘው?
እሺ withdraw ከሆነ አዎ፣ withdraw የሚለው ላይ ሲገቡ branch payment የሚል አለ።
አዎ፣ እሱ branch payment የሚለውን አዎ።
ብር ከሞሉ በኋላ ኮድ ይሰጡታል።
branch payment የሚለው ላይ okay ኮድ አዎ ኮድ ይሰጡታል። እሱን ኮድ የቴሌብር የሚጠቀሙበትን ስልክ ቁጥርና ቴሌብር የሚጠቀሙበትን ስም አድርገው ቴሌግራም ላይ ላኩልን።
መልካም። እሺ፣ እሺ።
ስልካችን ያውቁታል። የቴሌግራም
የቴሌግራም ስልክ አላውቀውም።
ዜሮ ዘጠኝ ሰባ ስምንት ያዙ
እሺ፣ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ሰላሳ ዜሮ ስድስት
አመሰግናለሁ።
እሺ